ተመስገን ዶንኪቲዩብ ሰላም ደህና ነሽ?
እግዚአብሔር ይመስገን። እንዴት ዋልሽ?
ሰላም ነኝ። YouTube training ለመውሰድ ነበረ።
እሺ፣
እንዴት ነው ማድረግ ይቻላል? የአካል ተማሪ ነሽ ወይስ ኦንላይን ነው?
I think online ኑን ይመስለኛል።
okay፣ እሺ። online class የሚጀመረው መጋቢት አስራ ስድስት ነው።
መጋቢት አስራ ስድስት እሺ።
አዎ፣ መጋቢት አስራ ስድስት ነው። total course ኡ የሚሰጡ ለሶስት ወር ነው። በሳምንቱ ለቀን class ይሰጣል። ለእናንተ ግን በኦንላይን ለሚማሩ ያው link ኣችሁ ማነው ኢሜይላችሁን ስለምትልኩልን በኢሜይላችሁ link እንልካለን። link ኡ የሚቆየው ለሀያ አራት ሰዓት ነው።
በማንኛውም ሰዓት መጠቀም ይችላል።
any time እንድታዩት ማለት ነው። ያው በብዛት ውጭ ሀገር ያሉ ሰዎችም ስለሆኑ ተማሪዎቻችን ኦንላይን ሰዓቱን fix ማድረግ አንችልም። ለዛ ነው
payment ስራ
እና በ credit hour ሰባት መቶ ሀምሳ ብር ነው። total credit hour ኡ ሀያ credit hour ነው። ነገር ግን እስከ መጋቢት አስራ ስድስት ላይ መዘገቡ ተመዝጋቢዎች ሰላሳ አራት percent ቅናሽ ላይ ስለሆነ አንድ credit hour በአምስት መቶ ብር ነው የምንሰጠው።
በአጠቃላይ ስንት ይሆናል ማለት ነው?
በአጠቃላይ ትክክለኛ ክፍያ አስራ አምስት ሺህ ብር ነው። ነገር ግን ያው በቅናሹ አስር ሺህ ብር ማለት ነው።
okay እሺ። account ትልኩልን አላችሁ? like እዛ መተን በአካል ነው መክፈል ያለብን ወይስ
አይ በኦንላይን መክፈል ትችያለሽ። ከዛ ከፍለሽ በምሰጥሽ ስልክ ቁጥር ቴሌግራም አለው ስልክ ቁጥሩ። በቴሌግራሙ ላይ ኢሜይልሽን እና የከፈልሽበትን screenshot አድርገሽ መላክ ትችያለሽ።
okay እሺ። አሁን ትሰጪኛለሽ ስልኩ?
እሺ ልስጥሽ። ስልክ ነው ወይስ account?
ሄሎ ሄሎ ትሰጪኛለሽ አሁን?
እሺ
ዜሮ ዘጠኝ ስልኩል እሺ ሰባ አምስት ሰባ አምስት ሀምሳ አንድ ሀምሳ አንድ ስልሳ ሶስት ስልሳ ሶስት ስልሳ
ስልሳ
አ account ስ አለሽ የወጌሻ?
የለኝም። አሁን ትሰጪኛለሽ እሱንም?
እሺ ልስጥሽ አንድ ሺህ
አንድ ሺህ ሀያ ሰባት
ሀያ ሰባት ሰማንያ አራት
ሰማንያ አራት ዜሮ ስድስት ዜሮ ስድስት ዜሮ አርባ አራት እስኪ ድገሚልኝ።
ዜሮ አርባ አራት እሺ አንድ ሺ እሺ ሀያ ሰባት እ
ሰማንያ አራት እሺ ዜሮ ስድስት እ ዜሮ አራት አራት አዎ ቢኒያም መለሰ። እሺ ቢኒያም መለሰ።
ቢኒያም መለሰ። አዎ አሁን መክፈል እችላለሁ። አሁን ከፍዬ ይቻላል።
መላክ እችላለሁ አይደል?
ይቻላል። አዎ
በቃ መጋቢት- ስምሽም አልበል እናቴ።
እ እንትን ነው organization በቤተልሔም
ቤተልሔማ
ቤተልሔም ሚካኤል መሰለኝ እህ ለሌላ ሰው ስለሆነ ቤተ- እሺ ችግር የለውም።
ቤተልሔም ሚካኤል ሚካኤል አዎ እሺ፣ የት አካባቢ ነው?
እ ቦሌ
እሺ ቦ- ስልክ ቁጥርሽ ልሰድ ይሄንን ነው ሰው ኦ okay እ
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አስራ አራት አስራ አራት ሰማንያ ሰባት ሰማንያ ሰባት አርባ ዘጠኝ
አርባ ዘጠኝ እሺ ማስታወቂያውን በምን መንገድ ነበር ያያችሁት? እናቴ ምን አልሽኝ?
ማስታወቂያውን በምን መንገድ ነበር ያያችሁት?
ሰው ነው የነገረኝ።
okay እሺ እናቴ በቃ መልካም ቀን እሺ መልካም ቀን። አመሰግናለሁ።
እሺ